ጤና ይስጥልን። በሽት ቤት ቤቴ ነው የምልደው
እንትን አለ ሆስፒታል ላይ አንድ ሲጽፍ መጥቷ ስራ ነው ገባ ምን አልከኝ?
ሆስፒታል እሺ
ሆስፒታል ላይ አሁን ስንት ብር ነው?
አንድ ሲጽፍ መጥቷ ስልክ ነው?
አይደለም እሺ ንገረኝ።
ገርታ
እሺ አስራ አራት
አስራ አንድ አይደለም ገርታ አስራ አራት አስራ አራት ሰላሳ ስምንት ሰማንያ ስምንት
ስልሳ አንድ እሺ
ስልሳ አንድ ሰባ አራት
እሺ አንድ ጠብቀኝ። ወደ ቴሌብር account ዜሮ ዘጠኝ አስራ አራት ሰማንያ ስምንት ስልሳ አንድ ሰባ አራት ላይ ነው የላከው። confirm አድርጌልሃለሁ ገብቶልሃል። እሺ ተደውልን። አመሰግናለን። መልካም ምሽት